hello
ወይ በቃ ላኪልኝ አናት እሺ እሺ አሁን እልካለሁ ስልክ ስልክ በዚህ ልላክልሽ እንዴ? እዛ ያለ ሰው ወንድሜ ነው ያለው።
እ፣ እሺ በዚህ text ማድረግ እችላለሁ? ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት ሰማንያ ስምንት ሰማንያ ስምንት ሰላሳ አምስት ሰባ አምስት ሰላሳ አምስት ሰባ አምስት እሺ አ- አ።
ስማቸውን ንገረኝ እሳቸውን እ? ደበላ ሸረፋ ታማሚው ደበላ ሸረፋ እድሜያቸው ስንት ነው እ?
እድሜ እድሜ እድሜ ሀምሳ ሀምሳ እሺ አሁን አ።
እንልካለን። እሺ እሺ ያኛው ኢብራሂም ነው ወንድሜ አያስፈልግም እሺ እሱ ችግር የለም እሺ እሺ እሺ ቻው።